ሁሉ ስፖርት ነው የምንረዳው።
ትናንት እንትናው ቴሌብር ወደዚህ አስተላልፍ ማለት ነው አንድ መቶ ብር አጣው። አሁን message ላችሁ ልኬ ነበር ቴሌግራም ላይ በሰባ ስምንት ቤት አዎ ዜሮ መጨረሻው ዜሮ ስድስት ላይ ማን ነው ስሞት የቴሌግራም
የቴሌግራም አዎ በኦዳ ነው ያለው።
እ ኦዳ ኦዳ
ኦዳ አዎ በዚህ ስልክ ቁጥር ነው ቴሌግራም የሚጠቀሙት።
አዎ
አንዴ ሊያው ይጠብቁኝ።
እሺ
አላኩም እኮ የ hi ብዬ ልኬሎታለሁ። አላኩም። እሺ ድጋሚ ላኩ። hi ብዬ ልኬሎታለሁ።
እሺ ልላክ አሁንም የቱን የመቶ ብር ሁለት ብር ነው መቶ አይ- መቶ መቶ ብር
እኮ ከዛ መቶ ሁለት ብር ሆነ። ስልክ ቁጥር አርባ አንድ ቤት ነው
ስልክ ቁጥሬ እ አርባ አንድ ቤት ነው የሚጠቀሙት።
አዎ እሺ አስተላልፌሎታለሁ።
የ አስተላልፌሎታለሁ።
እሺ እንትናው ት- መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
እሺ እንትናው ደግሞ እ ባ- Aviator ማለት ነው እ የ- የእናት ነው አይደል እንደ እንትናው ምኑ
Aviator ስንጫወት ማለት ነው እሺ አልገባም እንትናው ብሩ እሱም እን- እዛው ቀረ። አንተ ቆጥሮ ያው አይደል ማለት ነው።
ይሄ ይስተካከልልዎት ደንበኛችን።
እሺ በቃ እሺ